ሄሎ ስንት ያለው ወይ ጊዜን ዜሮ ዘጠኝ ስልክ አንድ ያዥልኝ።
እሺ ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሀምሳ ስምንት ሀምሳ ስምንት ሰማንያ ሰባት ሰማንያ ሰባት ሀያ ሰባት
ሀያ ሰባት
አዎ በዚህ ስልክ ልደውልላት።
አዎ ደውዪላትና ኬት ወዴት ነው ምናምን በያትና ጠይቂያት። እሷን ለራሷ ነው ማለት ሉሲ የት አካባቢ ነበር በያት።
እሺ እ?
እሺ አወራታለሁ።
በቃ እሺ አውሪያትና እንትን በይኝ እሺ ንገሪኝ።
እሺ እነግርሃለሁ።
እሺ እሺ መልካም ምሽት።
እሺ ቻው።